ወይንሸት ነው የሚለው አይደል?
ሰላም
አቶ ዘውዱ አቤት እንዴት ነህ? ፍሬ ነኝ ሰላም።
ካስካል ቢሮ
አቤት ካስካለ ቢሮ ፍሬ ዘውዱ ነኝ። ሰላም ነህ? አለሁ ሰላም ይመስገን።
ነህ?
ደህና ነህ?
አለሁ እሺ
ይሄ የወይንሸት የጽዳትና ጥበቃ አገልግሎት እ፣ ደብዳቤ ከኛ ጋር በስምንት ወደ አንተ ተመርቶ ነበረ
እሺ
እና ምንም የ- እንትን እኮ አስቸኳይ ምላሽ አስቸኳይ ምላሽ ይሰጥ ነው እኛ አስቸኳይ ምላሽ ለመስጠት ዛሬ ነው የተከፈትነው የጽዳት እንትን ሰው አ።
ስለዚህ ዛሬ ከፍተናል እ፣ ነገ technically አይተው እ፣ ለሚ ላሸነፈው ሰው award ይሰጣል ከዛ ውጪ ሌላ ምን አለ
አይ ክፍያ አላቸው መሰለኝ። ቀረ እኮ ክፍያውማ ፋይናንሶች ቀረ ናቸዋ ክፍያ አለን እ ፋይናንሶች ናቸዋ ይሄ አሁን ግዢን የሚመለከት ጉዳይ የለም እኮ
አሀ የክፍያውን ጉዳይ ግዢ ና ማነው ፋይናንስ ነች አልማዝ ነች
አ፣ እኛ በ- አዎ urgent ብላ መርታለች አስካላ አይቼዋለሁ እኛ ዛሬ ከፍተናል ጨረታውን ነገ ተነገ ወዲያ almost ጨርሰን award እንሰጣለን አሀ ቀሪ ክፍያዎች እኮ ቀሪ ክፍያ ፋይናንስ እና አቶ ይግዛ ናቸው communicate የሚያደርጉት
ጥሩ እሺ እሺ እሺ።